ሄሎ ሰላም ጤና ይስጥልኝ ቤተሰቦች ገራር ነኝ እባክዎ ሄሎ
ገና አልገባም
እሺ ዊዝድሮ አድርገን ዲፖዚት አድርገን ነው አባ መቼ ነበር ያደረግነው እ ሄሎ የቤት ቤት ቁጥሩን ነው
አዎ
እሺ
ሀምሳ
እሺ
ሰባ ስድስት ሰላሳ አንድ
ዜሮ ዘጠኝ አስራ አንድ ይቅርታ ሀምሳ
ዜሮ ዘጠኝ ሰላሳ አንድ ነው አስራ አንድ አይደለም እሺ ሰላሳ አንድ ሀምሳ ሰባ ስድስት ሰላሳ አንድ ሀምሳ ሰባ ስድስት ሰላሳ አንድ
ስንት ብር ነበረ አባ ሁለት ሺህ አምስት መቶ ነው